አፈር ይቅለለው የለም በሕይወት አፍ ያስከፍት ነበር ባቲን ሲጫወት ካላመናችሁ የተመሰለ ቅጥፈት እማኝ ነውና የደሴ ጠጅ ቤት ሎተሪ ደረሰው ቻንስ ማድረግ አይታጣማ ይለካ እኔ ደሴ ስቀርጥሎኝ ጃማይካ ቦብ ማርሌ ዶን ወሬ አፓርሴ Everything don't be alright, baby. Don't worry about a thing. Everything don't be alright. That this morning, my sunrise. So bad, Mama dancer, singing she son. I played your song alright to say you. This is this is my fashion. Wee wee wee wee wee. I want to be a cigar. ዘርመን ዘርወን ሁሉ ለይቼ ማውቃቸው አዝብጥ የዘር ብጤ እነገላው ናቸው ትዝታዬ ላንሳ ተመርኩሽ ሀቅ እኔና ቦብ ማርሌ ከብት ስንጠብቅ ቤቢ ደወሬ aparecer. Everything will be alright. Zaitas morning, my sunrise. Surubet, mama dansa, sining si son. I played your song alright to say you. This is this is my fashion. Wee wee. ይገርመኛልና ብቻዬን ሳስበው ብዙ ማች ያለ ለእሱ አደላም ነው ዝም ብዬ ምፈጥነው እንደ ካቻም አለ እኔ ሳለሁ አይደል ፎርጅዱ ቦብ ማርሌ አዝየር ደግነቱ ዳሪኖስ ክፋቱ እኔ ተቀብቼ ቦብ ማርሌ መሞቱ አይ ቤቢ ደወሬ አባርሴ አሁን የት ይገኛል እንደ እግር ኳስ ጥሩ ሶስቱም ተከላካይ እያጠፈ በእግሩ ኪፐሩን አጋድሞ ሲያስገባ ማማሩ አያያ አያ አያ አያያ ጎላጊው ሲራመድ ሲበር እንዳሞራ ሲበር እንዳሞራ በረኛ ሲናወጥ መጣ ሲል ሲፈራ መጣ ሲል ሲፈራ ያላቅጣጫ በቷት ስትቆረጥ ኳስ ስትቆረጥ ኳስ እንደ ገደል ናዳ ተመልካች ሲፈርስ ሮማሪዮ ባጆ ስቴሽኮ ጆርጅ ዊሃ Desae, Eric Cantona, Abdi Pele, Arar Shearer, Gasgoy, ሙሉጌታ ከበደ ኢትዮጵያ አያያ አያያ አያያ አያያ ሰባ አሁን የት ይገኛል ተወዳጅ አርቲስት stage ሲነቃነቅ በህዝብ ብዛት ሀሳቡን ሲረሳ ወሎ ሲደሰት ኦ ኦ ኦ አ አ አ የፕ የፕ የፕ የፕ አ ሲጠሯት እንቀል ለማንም አትሄድ ለማንም አትሄድ ለተበሳጨ ሰው የምትዋሃድ ሙዚቃ የምት ዊትኒ ሆስተን ቦቢ ብራውን ኬን ሮጀርስ ዶኒ ዊልያምስ ማይክል ጃክሰን ማይክል ቦልተን ማዶና አርፋ ብሩንዲ አስቴር አወቀ ኢትዮጵያ አያያ